Hello hello ቤት
የሆነ ፓስፖርትን አላረመውም ሙሉም ማለት ነው። active አልሆነም።
ትኬት ነው ኮዱን ደርሶ ታይልኛለሽ? ቤት አዎ ቤት cashier code ኡን ንገሪኝ እሺ
እሺ አስራ ሶስት አስራ ሶስት ስልሳ አንድ ስልሳ አንድ አስራ አምስት አስራ አምስት ሰባ አራት ሰባ አራት አዎ፣ በዛውም active አድርጊልኝ።
እሺ በቃ ታርሟል። እሺ አንድ ያላለቀ ጨዋታ ነው የቀረው።
ሁሉም አልፎ ሌላው አዎ ሌላው አልፏል።
እም፣ በይ አመሰግናለሁ። ማይ እሺ እሺ